ጤና ይስጥልኝ ቪኦኤ ኢትዮጵያ። ሰላም ነኝ። እባክዎ ምን ይላል?
እሺ ይሰማል?
አዎ
ይሰማል አሁን?
አዎ
እሺ ተይው አንቺ ትንሽ ሰዓት መ- መቋረጡን check ለማድረግ እሺ
እዚህ የሚሰራ ነው እስካሁን አልተቋረጠም። አልቋል። አይደለም አልነገራችሁም? እም? ለምን አልነገራችሁም? ሰላም አትደውይላት ነበር? ያው እስካሁን አለው።
አዎ።
ስለዚህ ይሰራል እኮ።
ከ- እም?